ጤና ይስጥልኝ ኢትዮ ኢትዮጵያ የደነኛ ባኮ ምድር ዳው
ይሩቤል እባላለሁ ከቢጂአይ ነው የምደውልልሽ።
ጤና ይስጥልኝ ይሰማል?
ይሰማኛል። አዎ።
እሺ ምድር ዳው ስኬት ወደ እኔ ነበረ የሚመጣው ስኬቶች እና እ፣ ጣ- ጣዝማ የሚባል ቤት እ፣ ደውለውልኝ ስልክ ቁጥሩ እ፣ ቤቱ ዝግ ነው። አለም ባንክ ነው የሚያሳየው አቅጣጫው። የሄድ ነው አለም ባንክ ነው በኮዱ ስንሄድ ማለት ነው። ቤቱ ዝግ ነው። በተደጋጋሚ ስልክ ደወልላቸው አያነሱም። እ፣ ዛሬ ደወልላቸው።
ድምፆ ትንሽ ይቆራረጣል።
እሺ፣ እሺ።
አሁን ይሰማል። ቀጥል።
ይሰማል?
አሁን ይሰማኛል።
እና ቦሌ ሌላ branch አለን ብለው ደወሉኝ። አሁን ስደ- ሲደውሉ ደውለው ደግሞ እና ኮዱ ብቻ አይደለም እና ኮዱን ስጧቸው እና በኮዱ አስመዝግቡ ብያቸዋለሁ።
እ፣ ልክ ነው። አሁን በቅርብ አስተናግጄ ነበር። ከዛ promoter ደውሎልኝ ነበር እሺ እና አንድ ቤት ነው ያለው ነው ያለኝ።
እኮ ማለት እ፣ እ፣ ጣዝማ ጣዝማ በሚል ስም ሌላ ቤት አለ ወይ ስለው አንድ ቤት ነው ያለው አለኝ። ግን check ላድርገውልዎት አንድ ጊዜ።
አዎ እኮ ዓለም ባንክ እንዳላቸው አውቃለሁ። ዓለም ባንክ እኮ ሄድን እኛ እና ቤቱ ዝግ ነው። ፎቶም አለ ማስረጃ። እንደውም ማለት ልጁ technician ኑ ሄዶ ፎቶ አንስቶ ነው የመጣው።
ሙሉ ለሙሉ ተዘግቷል ነው?
አዎ እድሳት ላይ ነን ብለው ዘግተውታል። ከዛ ስንደውላቸው ቦሌ ከፍተናል፣ ቦሌ እንድትመጡልን ነው አሉ እና ያ ኮድ ደግሞ እኛን ቦሌ አይወስደንም። ያ ኢደር ኮድ አዎ፣ አዎ፣ ልክ ነው። እ፣ አንድ ጊዜ check ላድርግ። መስመር ላይ ጠብቅ።
ተጠብቁት።
አዎ፣ ዓለም ባንክ ያለውን ነው እኛ ጋር የተመዘገባቸው ያለው።
አዎ ከዓለም ባንክ ከዓለም ባንክ ነው እና እ፣ አይ እዚህ በቲኬቱም ላይ ሳየው በስምንት ሀያ አንድ ቲኬት ሰጥተነው ነበር closed ሆኗል ብሎ ስለ comment ስለተጻፈ ነው።
አዎ፣ ጽፈን ነበር እንደሱ።
አዎ እኛ ደግሞ ቤቱ ዝግ close ስለነበር ሆኗል ያሳየኝ ነበር እኔ ላይ ሳየው ማለት ነው ቲኬቱ።
አ- አ- ስለዚህ በቃ ያው በዛኛው ኮድ እንትን ይበሉና ነግሬያቸዋለሁ ለ customer ኡ ምን ቤቱን ባለቤት ጋር ሞክርና ደግሜ እደውላለሁ።
አዎ ሌላ የዛ የቦሌ ኮድ ካላቸው የቦሌን ኮድ ይስጡንና እንትን እንበል አንድ አይነት መዝግብና ትሄዳላችሁ አይደል?
አዎ እኛ ያኛው ኮድ ካላቸው ችግር የለም እንሄዳለን እሺ ግን ያኛው ቤትም አሁን ገና እየ- እየተሰራ ነው ነው ያሉ እሺ እሺ